ሄሎ ሄሎ
ይመስልኝ እግዚአብሔር ይመስገን። ምን ልታዘዝ?
ብር ሂሳብ እየተወሰደብኝ ነበር። በዚህ
እሺ አንድ መስመር ላይ ጠብቅኝና አቋርጥልሻለሁ።
እሺ
መስመር ላይ ጠብቅኝ። እሺ። አቋርጬልሻለሁ። ተቋርጦልሻል።
እሺ፣ አመሰግናለሁ።
አሜን። መልካም ጊዜ